ሄሎ ሄሎ
አቤት ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
አሜን አሜን። ከዊፕለስ መልካም ነበር ቀን።
የደወልኩት።
ከየት?
ዊፕለስ ዊፕለስ Solution።
ኦ እሺ እሺ።
ሰላም ነው አይደል?
ሰላምሽ ይብዛ። ሀዊ አይደለሽም። ሀዊ አናግራኛለች በዚህ ሀዊ I ሀዊ?
think ሀዊ አ okay። መረጃ መረጃ ልከሽላታል?
almost ትንሽ ነገር ቢቀር ነው እንጂ እንትን ብላኛለች። application download አድርገናል፣ ግን ስላልተመቸኝ እኔ ራሴ አገኝሻለሁ ብያት ደውልልሻለሁ ብያታለሁ።
አ፣ okay ችግር የለውም። አሁን በስልክ መጨረስ እንችላለን።
ያለውበት ቦታ ጥሩ አይደለም እና ነው?
እኔ ያው እየነዳው ስለሆነ ነው መኪና።
እሺ ከስንት ደቂቃ በኋላ ልደውል?
አይ እኔ ብደውል ይሻላል፣ የሆነ እሺ።
meeting ስለሆነ ከዛ እ።
ጨርሼ እደውላለሁ።
እሺ እሺ እሺ የእኔ እናት ተባረክ።
እሺ እሺ። መልካም ቀን።